ኪሎ ቤተሰቤ ነኝ።
እሺ ቤተሰብ አነሳሽው ሰምተሽኝ ነው መቼም።
እሺ ምንድን ማነህ?
እሺ ሰላሳ ሶስት ሀያ ሶስት እና ሰላሳ ሶስት ሀምሳ ስምንት ምንድን ናቸው?
ሰላሳ ሶስት ሀምሳ ስምንት እንድታወጭልኝ ነበር። ተቃራኒ ነው።
ሰላሳ ሶስት ሀምሳ ስምንት እና ሌላኛው ስንት ነው?
ሰላሳ ሶስት ሀያ ሶስት ሀያ ሶስት መስመር ላይ ጠብቀኝ። ለምወዲያው ጋር ነው ታውቂዋለሽ።
በቃ እኮ አንተ ምር ምን የኔ ታዲያ ጨረቃ ላይ ልቀርታ አይደል? ሄሎ ሄሎ
አለ
ወጣ እሺ አንዴ ቆይ
እ
አንዴ እያየሁልን ኦርደሩ እስኪከፍትልኝ ነው። እሺ ሰላሳ ሁለት አርባ ሁለት ነው።
ማ የኔ ነው